ሄሎ ሄሎ
ሄሎ ሄሎ ጤና ይስጥልኝ።
አቤት ሰላም
እግዚአብሔር ይመስገን። ዋይፋይ ሳምንታችን ከተበላሸ ስደውል 85 56 አይሰራም። ያበራል ዋና መስሪያ ቤት ካሳጊ ስደት አመልክቻል የሰራልኝ ልጅ ስደውልለት
የት የት ምንድን ነው ገላቶኒ
ምንድን ነው ስለ ምንድን ነው ዋይፋይ ተቋርጧል። ቀይ ነው የሚያበራ አይሰራም። ገመዱ መሰለኝ ችግሩ። በቃ ምንም አይሰራም። ሳምንቱ ነገር
ሄሎ ይሄ ሌላ የሌላ ቢሮ ነው እኛን አይመለከትም የስልክ የነሱ
ይሄ ልሳት ተሻ ተሳሽ ተሻለ ይሄ የኦሮሚያ ትራንስፖርት ቢሮ ነው ይቅርታ አባ